ሄሎ ሄሎ ሄሎ ይሄ ዋሽንግተን ሜዲካል ነው። እባካችሁን የእናንተን ስልክ ቁጥር ብትሰጡኝ። ዋናው እ
ስልካችን ይሄ ነው። ምን ልርዳው?
እ ሄሎ ሄሎ ቁጥራችን ይሄ ነው።
እሺ አድራሻው የት ነው የእናንተ?
ቦሌ ሩዋንዳ፣ ሩዋንዳ ኤምባሲ ፊት ለፊት
እዚህ እንትንስ ያለው ይሄ ምንድን ነው ማነው? ቸርችል ጎዳ ቸርችል ጎዳና ያለው የለንም እኛ እ የለንም እዛ
እዚያ የለም እንዴ?
የለንም። አዎ
እንዴ ትናንትና ዶክተሯ ተናግራ ነበረ
የለንም እዛ አካባቢ ቸርችል እ, ብላ
የለንም።
ኦ፣ እሺ እስቲ እንግዲህ